ስፖርት ነው ምንድን ነው?
ስፖርት መጠቀም አልቻለም። እንዴት ነው ነገሩ? ይስተካከላል።
ምንድን ነው የፈለጉት? withdraw ነው ቴሌ ብር ማለት ነው?
deposit ለማድረግ ቴሌ ብር የለም፣ አይመጣም።
አዎ ለጊዜው system እያስቸገረን ስለሆነ ነው።
አዎ።
በሌላ አማራጭ አለ፣ በሱ ማስገባት ይችላሉ። በሱ በምን አስገብተው እናስገባ?
እኛ deposit እናደርግሎታለን።
በምን እናስገባ?
እሺ ስልክ ልስጦት ያዙና፣
ስልክ አዎ ያዙ።
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
ቆይ ቆይ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ ፍትህ አምላክ ማርዬ ነው የሚለው።
በታምላክ ማሪ አዎ በዚህ ቴሌብር deposit ያድርጉ።
ቴሌ ብር ወይስ account?
ቴሌ አዎ፣ ቴሌብር- ቴሌብር ላይ ቴሌብር ላክ ስልክ ቁጥር ነው።
ይሄ ቴሌ ብሩ ነው።
አዎ በዚህ ስልክ ከዛ- ቁጥር deposit ያድርጉና አ deposit ያደረጉበትን ደረሰኝ በቴሌግራም screenshot አድርገው ማለት ነው።
አ የሁሉ ስፖርት ስልኮትን እና ሙሉ ስሞትን አድርገው ቴሌግራም ላይ ይላኩልን። የእኛን ቴሌግራም ያውቁታል?
ቴሌግራም አለኝ እናንተ ነው።
እሺ እሱ ላይ ይላኩበት።
እሺ።
እሺ